ሄሎ ሰለሞን ወይ ወይ እ እ፣ ማታ ይሰራ ነበረ ለዛሬ የሚሄድ ጀሞ ሁለት
እሺ
ሄሎ እና አ፣ ሄሎ፣ እስካሁን የት- አልመጣልኝም አለሽ ማን የያዘው
የማንን ኦርደር?
አዲሴ ጀሞ ሁለት የአዲስ ጀሞ ዕለት የጋዲሴ።
እንትና እንትናን ያዘው እ፣ አዎ።
ታመ- ታምራት ታም- ታመነ ማለት ነው።
ታመነ አዎ ታመነ ነው አዎ ታመነ ወጥቷል አይደለ ከ- ወጥቷል።
order ኡ?
PDF የ PDF ኦቹ አይደል ሁለት ዕቃ ወጥቷል።
አዎ፣ ደውይለት አዎ።
ወጥቷል።
እሺ።
ደውይለት